ሄሎ ሰላም ጤና ይስጥልኝ።
ላስጥልኝ ከጤና ጥበቃ ሚኒስቴር ጥሪ ማዕከል
አይ አይደለም አባቴ ቤት ቱ ቤት ነው።
እኮ ውዝግቡ አዝዤ ነበር።
እሺ ሄሎ አዎ፣ እሺ ሰላሳ ሺህ አዝዤ ነበር።
በዚህ ስልክ ነው?
አዎ
እሺ አንዴ
ግን አንተ ዲስትሪክቱ የልባ ነው? ፍንፍኔ አዲስ አበባ አ አዲስ አበባ አ በኮምፒውተር እናንተ ጋር መጫወት እችላለሁ?
አ
አይ okay
ሰላሳ ነው ያልከኝ?
አዎ፣ ሰላሳ ሺህ ምን የተበላ ነው? ሁለት መቶ ብር ተበልቼ ሰላሳ ሺህ በላብተው እ እሺ
ምንም ቦናስ ምናምን የለም እንዴ?
ይኸው በላህ እኮ ምን ይሄ እ ሁለት መቶ ሺህ ተበልቼ እኮ ነው ፍቅር እ አሁንም ትበላለህ ተጫወት።
ምንም አይበላም እውነት ምን ብለህ ነው? ግን በኮምፒውተር ነው ከሰው ጋር face ነው የሚጫወተው ይሄ ነገር እ በኮምፒውተር ነው እንጂ የምትጫወተው።
በኮምፒውተር ነው እንዴ?
አዎ ስልክህ ላይ እና በኮምፒውተር ነው የምትጫወተው።
እኔ ደግሞ ፌስቡክ ከሰው ጋር ነው መሰለኝ።
ይኸው አሁን ገ- ይገባልሃል። እሺ approved አድርጌልሃለሁ።
እ ጠብቀው እሺ።
አይ፣ እናመሰግናለን። እሺ መልካም እሺ አይደል አባቴ መልካም ምሽት።